ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎ
ሰላም ነው ነው
hello hello ሰላም ነው እግዚአብሔር ይመስገን
በአሪፍ ፔይ ቅዳሜ ዕለት deposit አድርጌ ነበር እና እስካሁን አልገባልኝም ከቴሌ ብር የተላከሉትን message በቴሌግራም ይላኩልን ቴሌግራም ማንም የሚያወራኝ ሰው የለም ብዙ ጊዜ ያለ በዚህ ነው በዚህ ልከዋል
በአው በራሳችሁ እዛ website ላይ በቴሌግራም ይግቡ የሚለው ላይ
አሁን በደወሉበት ስልክ ነው የላኩት
OK ይህንን save አድርጌ በዚህ ልላክልሽ አይደለም እስቲ ቆይ አንድ ጊዜ ቤኪ ነው አ
እኮ transaction message ኡን ይላኩልን
እሺ አሁን ከቴሌ ብር የተላከሉትን እሺ